Pero ምን ቤት ቤት ቤት
ከሶስት ቀን በፊት ቪድሮ ወጌ ይኸው እስካሁን የተቃጨኩ ነው። ብሩ አልገባልኝም።
በሳንቲፔ ነው አይደል ያደረግከው?
አዎ፣ ሳንቲፔዎች ጋር አልደወልክም?
ሳንቲፔን ስላቸው ሰጥቶ ነበር። እንትን ኮርዋርድ ታልጓል ስልካቸው ስልሳ ሰባት መጨረሻው እ?
ስልሳ ሰባት መጨረሻው መጨረሻው ስናው ቆይሌ አንዴ ይቅርታ፣ አስራ ስድስት መጨረሻው ሰባ ቤት አይ አዲስ ቁጥር ልስጥና ደውልላቸው። ከኛ ጋር balance ስለሚል እነሱ ጋር ደውልና እ፣ ዜሮ ዘጠኝ እሺ ሰላሳ ሁለት ሰላሳ ሁለት ሀያ ሰባት ሀያ ሰባት ሀያ ሀያ ስልሳ ሰባት ስልሳ ሰባት አዎ እሺ፣ አመሰግናለሁ ችግር የለውም። ሸ መልካም ቀን።
እ?